Hello
ጤና ይስጥልኝ። ይቅርታ ጤና አሁን ይስጥልኝ።
ደውዬ ነበር። እርስዎ ኖት ያናገሩኝ? ሌላ ሰው አላውቅም።
እሺ ይሄ አዎ፣ ሶስት አዎ፣ እኔ percent ቱ ነኝ።
ቴሌብር። አረ እንደዛው ነው። የሁለት ሳምንት Okay።
ሊሆነው ነው። አሁንም እንደዛው ነው?
ራሱ አይቀንስም።
በቃ አዎ እሺ።
Select አድርገን ቴሌብር ስንል ያችን calculate አድርጎ ይቀንሳት ነበር። አሁንም እንደዛው Okay ነው።
እሺ እሺ ላ- አንዴ ላው- ላውራቸውና እንትን developer ኦችን ያሰሩታሉ። እሺ መልስ እ?
እነግሮታለሁ። መልሼ ምናሉ?
ደውሎት check አድርጌ እሺ እሺ እሺ check አድርጌ መልሼ ደውሎት። እሺ እሺ እሺ እሺ ደስ ይለኛል። እሺ
እሺ